ናስጠለን ዋሽንግተን እና ማከል
ሄሎ ሰላም ነሽ?
ሰላም
የልብ አልትራሳውንድ እንዳለ እንዴ?
የምን የልብ
ስልክ ልስጦት እ እ ስልክ ልስጦት
ምን አልሽ?
ስልክ ልስጣችሁ እሺ እሺ እሺ ትክክል።
ዜሮ ዘጠኝ ሰማንያ ስምንት ያዝ። የእናንተው ጋር ነው የእናንተው ነው።
አዎ አዎ እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አመሰግናለሁ።